ጎጆአችን ሰሞያየሽ ኢትዮጵያ ወዴት ነሽ እኮ ወዴት እኮ ወዴትዋ እኮ ወዴት እኮ ወዴትዋ ቅማንት ሽናሻ ኦሮሞ ትግራይ ጉራጌ ሻንቀላ አማራ ጋይት ኩናማ በአንድ ማዕድ አብሮ የበላ Semitic Nilotic ቢባል Omotic Cushitic ህዝቦች ሃይማኖት ጎሳ ማይለየን አንድነን ኢትዮጵያ ልጆች ሰሜን ደቡብ አዲስ ምዕራብ ምስራቅ አዲስ ትይት ባህል አዲስ ጥንትም ዛሬ አዲስ ሰሜን ደቡብ አዲስ ምዕራብ ምስራቅ አዲስ ጥይት ባህል አዲስ ጥንትም ዛሬ አዲስ ሲዳሞ ዳሞ ሴቲኦ አገሬም ሆነ ሶማሌ መይጠበበን ጎጆ መይጠበበን ቤቱ ኢትዮጵያ ማማ በአንድ አብረው ለመኖር ሰፊ ነው መሬቱ ኢትዮጵያ ማማ
መይጠበበን ጎጆ መቻነሰን ቤቱ ኢትዮጵያ ማማ
ህብረት ፍቅር ካለ ሰፊ ነው መሬቱ ኢትዮጵያ ማማ
አንድ ህዝብ አንድ ኢትዮጵያ አንድ ህዝብ
አንድ ኢትዮጵያ
ኢትዮጵያን ማማ ኢትዮጵያን ማማ ኢትዮጵያ ማማ ኢትዮጵያ ማማ እማ እማ
እምዬ ወዴት ነሽ እማማ ወዴት ነሽ ልጆችሽን በትነሽ ጎጆአችን ዝም ወይ አየሽ ኢትዮጵያ ወዴት ነሽ እምዬ ወዴት ነሽ እማማ ወዴት ነሽ ልጆችሽን በትነሽ ጎጆአችን ዝም ወይ አየሽ ኢትዮጵያ ወዴት ነሽ እኮ ወዴት እኮ ወዴትዋ እኮ ወዴት እኮ ወዴትዋ የሰማይ ደመና ርቋት የራብ አለንጋ ሲገርፋት ሳታጣ ያጣች እምዬ ከዚህ መከራና ትርፋት እግዚኦ ማረን ፈጣሪ ረድኤት ፍቅርህ አይራቅን ተመጽዋች ሆነን ከመኖር አላቀን አንተ ጠብቀን አምላክ ይርዳን አሜን ፍቅር ይስጠን አሜን አንድ እንሁን አሜን አይለያየን አሜን ቸር ያሰማን አሜን አማን ይሁን አሜን ያፈቃቅረን አሜን አይለያየን አማራ ትግሬ ኦሮሞ ጉራጌ መባሉ ቀርቶ ከአንድና ተረግዘን ከአንድና ተወልደን ኢትዮጵያ ማማ
ከአንድ ማድ በልተን በአንድ ዋንጫ ጠጥተን ኢትዮጵያ ማማ
እንዴት ተለያይተን እንቀራለን ወደን ኢትዮጵያ ማማ
ያችን ድሃ ጎጆንም እየረስተን ኢትዮጵያ ማማ
አንድ ህዝብ አንድ ኢትዮጵያ አንድ ህዝብ አንድ ኢትዮጵያ
ኢትዮጵያን ማማ ኢትዮጵያን ማማ
ኢትዮጵያ ኢትዮጵያን ማማ
አንድ አንድ ኢትዮጵያ አንድ አንድ ኢትዮጵያ ኢትዮጵያን ማማ ኢትዮጵያ ማማ
ኢትዮጵያን ማማ
ኢትዮጵያ ማማ ኢትዮጵያ ማማ ኢትዮጵያ